ዩኒቨርሲቲ ፍሬዴሪክ ነኝ ምን ልርዳው?
ሄሎ ሄሎ ሄሎ
ወይ ሰላም ነህ?
ሰላም
አለ
እ ቴሌብሪ ስለወጣችሁ ጌም ላይ የለም። በዚህ ኦሮምኛ ነው የምትችለው?
አዎ፣ እሺ አንዴ ጠብቀኝ።
እሺ እጠብቃለሁ።
ሄሎ ጤና ይስጥልኝ ቤስት ቤት
ያ
ሌላ ኦ ሰላም ነው።
አሊስ Yeah. ቴሌብሪ ለማለት ዛሬ ጌምረን ውስጥ ነው ጌምረ ዲፖዚት ማ